ቀና ነው ስል ያኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አምባ ስሻገር ባይኔ ካድማስ ላገኝህ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማል ካፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ ወይናማ ንገሩልኝማ እናና ይበለኝ እናና ይበለኝ መቼም ታውቃለ ሰው እንደሌለኝ እናና ይበለኝ እንደ በፊት ወይ ልበል ጥራኝ ጎዳኝ ናፍቆ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ በርቀት ጉራው ሲል ሳተና ነው ስል ያኔ ጀግና ፈለኩ በፀሐይ በላምባ በታይ በላይ አምባ ስሻገር ባይኔ ካድማስ ላገኝህ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ያለ ክፍች ባድርም ሳትኖራለው ብላ ያምርም ከንዴ ዋጋን ከዳኝ ናፍቆ ማደር ጎዳኝ ስለምነው ባንተ አምላኬን ስሻኝ እድሜ ሳጣው መልኬን ስትሄድ ይዘህ ቀኔን ማን አየልኝ እኔን እናና ይበለኝ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደ በፊት ወይ ልበል ጥራኝ ጎዳኝ ናፍቆት እናና ይበለኝ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደ በፊቱ ወይ ልበል ጥራኝ ጎዳኝ ናፍቆት በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ናና ይበለኝ ናና ይበለኝ ናና ይበለኝ ናና ይበለኝ